Hello
ጤና ይስጥልኝ።
አሎ ይስጥልን። ሰላም ነው?
አለን እግዚአብሔር ይመስገን።
ስራ ተመዝግቤ ነበር።
እሺ በአካል መጥተው ነው የተመዘገቡት?
አዎ።
እሺ ቁጥሮትን ይንገሩኝ ለሌሎች።
የኔን?
አዎ ስልክ ቁጥሮትን።
ዜሮ ሁለት
ዜሮ ሁለት ስልሳ ዘጠኝ ስልሳ ዘጠኝ ሀምሳ
ሀምሳ ስልሳ ሶስት
በአካል መጥተው ፎቶ ምናምን ተነስተው ነው የተመዘገቡት?
አዎ።
እሺ እና ስራ አልተሰጦትም?
አዎ።
የምን ባለሙያ ኖት?
ምግብ ምናምን እዛ ሁሉንም እሰራለሁ።
የሀገር ውስጥም የውጭም ይችላሉ? የት አካባቢ ነው?
ማለት የሀገር ውስጥ ከሚስ ሁለት ነን። ሁለት ነበርን የተመዘገብነው።
እሺ ወደ እርሶ አካባቢ ጥሪ ስላልመጣ ነው። እዛ አካባቢ ቀረብ የሚል ጥሪዎች ካሉ አይቼ ልደውልልዎት?
እሺ እሺ መልካም ቀን።
እደውላለሁ።